ጤና ይስጥልኝ።
ናዝራ ሆቴል ጀርባ ነው ያልሽኝ?
ምን አሉኝ አባት?
ናዝራ ሆቴል ጀርባ ነው ያልሽኝ?
አይደለም ናዝራ ሆቴል ፊት ለፊት ምስራቅ በር ስጋ ቤት አለ።
በራሱ በምስራቅ በር ወደ ውስጥ ልግባ?
ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክስ ሞተር የሚል አይታየትም አባት?
ምን አፍሮሊንክ።
አፍሮሊንክ?
አዎ አፍሮሊንክ? እሺ።
በሱ ሬክላም ትክክል ወደ ውስጥ ይገባሉ
አላችሁ አይደል? እየመጣው ነው።
እኮ አዎ፣ በሱ ሬክላም ትክክል ሲገቡ አለን። ሰዓት ግን እየሄደቦት ነው።
አደባባዩ ጋር ነኝ።
ይችላሉ፣ ይደርሳሉ፣ ይምጡ። ምን ነበረ ግን ምን መኪና?
ፎርድ ነው ፎርድ።
እሺ ይግቡ። እሺ